calling ሞሞና ሆቴል ሃይማኖት ስፒኪንግ ኦኬ ሰላም ጤና ይስጥልን።
አብረስኒ እ የስብሰባ አዳራሽ book ማድረግ ፈልገን ነበረ እሺ።
እና ከሁለት መቶ እስከ ሶስት መቶ ሰው የሚይዝ አዳራሽ አላችሁ?
አይ የለን የለም።
አ እ ምን ያህል ነው ያላችሁ?
እስከ መቶ ሰው መቶ ሰው ድረስ።
አ okay እሺ። ቆይ ከኔ በተሻለ marketing manager ኡ አላገናኝ።
እሺ።
ጤና ይስጥልን ማርኬቲንግ ሰላም ጤና ይስጥልን አብረሽልን አለን። እ ከሁለት መቶ እስከ ሶስት መቶ ሰው የሚይዝ የስብሰባ አዳራሽ ፈልገን ነበር።
አይዝም የኛ አስቃድ ኦኬ ሰው ኦኬ።
አይችልም የኛ አዳራሽ እ ግፋ ቢል እስከ መቶ ነው እንዳለችኝ ነው።
አ መቶ ሰማንያ ድረስ ነው በቴስም ቲያትሪካል ከሆነ ነው ኦኬ ኦኬ። እሺ ቴንክ ዩ ይወልከ እሺ